hello hello ሰላም ጤና ይስጥልን። አሜን barber አቤት አሜን ጸጉር ቤት ነው።
ነው አዎ እሺ ሀቡ እባላለሁ። ከዊፕላስ technology solution ነው የምደውልልሽ።
እሺ
ድርጅታችን ዊፕላስ technology solution አዲስ መተግበሪያን በም- በመስራት ወደ ገበያው ገብቷል። በዚህም application ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን ከምንሰጣቸው አገልግሎቶች መካከል ደግሞ የወንዶች ጸጉር ቤት አንዱ ነው።
እሺ በዚህ application ላይ ድርጅታችሁ ስለሚሰጠው አገልግሎት ማስተዋወቅ እና ደንበኞች ኦንላይን ሆነው book እንዲያደርጉ ማድረግ ይችላሉ እም፣
እና Play Store ላይ ዊፕላስ solution provider የሚለውን በማውረድ ድርጅታችሁን ማስተዋወቅ ይችላሉ።
ቆይ አንዴ ስራ ላይ ስለሆንኩኝ መልሼ ልደውልልሽ እሺ ልደውልልሽ እሺ እሺ